ጤና ይስጥልን። ቤት ቤት ረዴት ነው የሚረዳው?
ብር ይዞብኝ ነበረ።
እሺ አሁን የደወልክበት ነው የቤት ቤት ቁጥር?
አዎ አዎ አዎ።
ስንት ብር ነው?
ሰባት መቶ
እሺ መቼ ነው ዊዝዶ ያረከው?
ዛሬ
Process ላይ ነው። ለቻፓዎች አሳውቃቸዋለኝ። እሺ ትንሽ system አስቸግሯቸው ስለነበረ ነው። ይገባልሃል።
መቼ? ዛሬ
እ አሳውቃቸዋለኝ ብዙ እንትን ስለሆነ ነው። ብዙ transaction ይዘውባቸው ስለነበረ ነው። አሳውቃልሃለሁ። እስከ ነገ ጠዋት በቃ ነው።
ይገባልሃል።
ንገራቸው። አሁን ቢያደርጉት አሪፍ ነው።
እሺ ያው እነግራቸዋለሁ።
አይ እሺ